hello
ጤና ይስጥልኝ። ደንበኛችን ምን ይለግሳል?
እንትን ፈል ምርት እጥረት አጋጥሞን ነበር።
እየመጣላችሁ አይደለም?
መጣልን አይደለም። በተገ አንደኛ ነገር እኛ የምንሰጠው የ- የ BGI ምርት ብቻ ነው። ከ BGI ምርት ውጭ ምንም የለም።
አዎ። ምንድን ነው የሚያመጣላችሁ?
አብሶ ያለው በኋላ
ምን አሉ?
hello
ይሰማኛል። ምን አሉ?
ይሰማል?
ድምፁ ትንሽ ይቆራረጣል። ይሰማታል? ደንበኛችን መስመር ላይ hello?
ናት?
አሁን መስመር ላይ ነኝ።
ቀጥሉ።
በቃ በአግባቡ ማለት ምርት በአግባቡ ደውለንም ደውለን ራሱ በትክክል እየመጣልን አይደለም
እሺ ደንበኛችን ምንድን ነው ያልመጣሉት ምርት
እ ያልመጣሉት የምን ምንድን ነው draft draft የለንም draft የለም። እኔ አሁን በመኪና ከሌላ ቦታ ጀምረው ለስራ ሲወጣ ከሌሎች agent ኦች ወይም ከካሳንስ ካሉ ከቃላብ እ፣ ወይም ከሆነ ቦታ ምናምን ነገር እየሄድኩ እያመጣሁ ነው እንጂ በትክክል እያቀረቡልን አይደለም።
ስንት ቀን ሆኖት አሁን ለምሳሌ draft ከመ- draft በየቀኑ ስለሚመጣ draft መስሉ ጠያቅ ስንት ቀን ሆኖት draft አሁን እሁድ ለት እሁድ ለት የመጣ እኔም በቃ መለማመድ ስላስጠላኝ ማለት ነው ራሴ እያመጣሁ ስለሆነ ነው እንጂ ያ- ያ- ያልተቸገር ነው። አሁን ግን ዛሬ ግን በአጋጣሚ በስራ አልነበርኩም። እኔም በእድሜ ልጅ አልሄድኩም።
ስለዚህ እሁድ የመጣሉት ነው draft ማለት ነው እ- እሁድ የመጣ ነው።
እሺ ቢራስ ቢራ ያው በየሱስ ቀን ስለሚመጣ ቢራስ አዎ ቢራም ደ- ሁሉ ሁለቱም እሁድ ለት ነው የመጣው።
ሁለት ነው የመጣ ቢራውን ዛሬ ምንድን ነው ሮባል ሰራችን ነበር
አዎ ዛሬ draft ነው እንጂ ቀን በቀን የምናወርደው ቢራ እንኳን በሶስት ቀንም በ- በመጣበት ሰዓት ነው። በሳምንት ሁለት ቀንም ሶስት ቀንም ስለመጣ ነው የታ- የምናወርደው።
የት አካባቢ ነው ደንበኛችን ቦሌ አራብሳ ቦሌ አራብሳ እሺ እሺ ደንበኛችን የ BGI ID ዮ ይታሉኝና ይሰማኛል hello።
ደንበኛችን እ፣ ይሰማውታል ይሰማል ይሰማል።
እሺ የ BGI ID ዮትን ወይም የ TIN number ኡትን ይንገሩኝና አይ፣ ከቤታው አዎ የዞላ Saint George House ምን አለኝ ዞላ Saint George House የ TIN number ኡትን ወይም የ BGI ID ዮትን አያውቁትም
የ BGI ID ውን አላውቀውም።
እሺ የቤቱ TIN number የቤቱ የ- የቤቱ TIN number TIN ወይ number አሁን ቤት እ፣ አዎ፣ ወይም ወጥቼ text ላድርግልሽ። በቃ ላይ አላውቅም።
ሳይሆን ያውጡትና TIN number ኡን ከሁለት አንዱ ስለሚያስፈልገኝ ለመመዝገብ አዎ TIN number ኡን ያውጡትና ይደው ID ቆይ፣ ID ተሰጥቶናል እንዴ? ግን የ BGI ID ያው ለሁሉም በስልክ ያጭር የጽሁፍ መልዕክት ላይ ለሁሉም ተልኳል።
የ BGI ID እኔ ግን አልደረሰኝም የቤቱ መለያ ማለት ነው።
እኮ እንትን እ፣ ቤተኛ ምናምን የተመዘገብንበት ነው ወይስ ቤተኛ የተመዘገቡበት ሳይሆን ሌላ የ BGI የ BGI አይ ID የሚባል የቤቱ መለያ ቁጥር አለ።
እስኪ አሁን ይሄኛው ይሄ- አሁን ትክክል የ TIN ነው።
number ኡን ከዛ የ TIN ላይ ነው።
number ኡትን ያውጡትና መልሰው ይደውሉ።
እሺ እሺ